ሄሎ
ወንድሜ ጤና ይስጥልኝ ሀሚድ ነኝ ምን ልርዳው
የቤት ግጠላቸው ድባሱ ምንድ ነው አልኪ ሰጋሽን ድረስ ስድናድር ድባሱ ይቅርታ አይሰማም ድምፁ ድምፁ አይሰማም ይቅርታ ጮክ እሺ ወይ- እሺ።
ድባሱን ብር ላደርጋለሁ ስደናድር ከዛ ገና አይመጡም
ኦኬ እ፣ ሜሴጅ ተልኮሎች ነበር ሜሴጅ
እም፣ ሜሴጅ ተልኮሎች ነበር ዲፖዚት ሲያደርጉ
ትናንት ማታ ነው ግን ድባሱን የሚጫወተው አስፈልገው ገና ድባሱን አያረፍም ሜሴጅ ተልኮሎች ነበር ወይ ዲፖዚት ሲያደርጉ ተደርጓል
ሄሎ ሄሎ ሄሎ ሄሎ
እ፣ ሄሎ ማታ ያስገባ ነው ብር ዘጠና ብር ነበረ።
እሺ እኔ ምለውን አንዴ ንገሪው የተላከ ሜሴጅ ይላካል አይደል ብር ሲያስገባ ላኩክ ንጉስ ወገር የሚሴጅ በኮስ ወገለሰማ እሱን ይላክልን እሺ ሚሴጅ ከይቶ ወደር ሶ ሚሴጅ ነው ይሳ ከኤቴሌ ብሩ ማለት ነው አዎ አዎ አ አው ሚሴጅ ይልክልሃል
እሺ እሺ ሰንድላ ደግሞ